Hello ጤና ይስጥልኝ ቤስት ቤት
ሰላም ነው።
እግዚአብሔር ይመስገን። ማን ነዳ?
Best Bet ተጫውቼ ነበር ታውቃለህ። በቀ እሺ
እዛን በ- እንዳ- ብዙ ጨዋታን አግኝቼ አንድ ጨዋታ postpone እንደሆነ ታውቃለህ።
እሺ
ከዛን አሁን ደውዬ ነበር ID ውን cashier ID ውን ንገረኝ ምናምን ብላኝ ነበረ።
እሺ ለእኔ ትነግረኛለህ ድጋሚ?
cashier ID ውን አዎ
አስራ አራት እሺ
አስራ ስምንት እሺ ዜሮ ስምንት እሺ
ሀያ ስምንት
እሺ አንድ ጨዋታ postpone እንዳለ አለ አዎ።
እሱ አዎ።
ጨዋታ ዛሬ እስከ አስራ ሁለት ደ- እስከ አስራ ሁለት ሰዓት ድረስ ካልተካሄደ ከቲኬቱ አዎ።
ወጣና አዎ።
ወይም ድጋሜ calculate ተደርጎ አሸናፊ የምትሆነው ብር ይገባል አለ ወደ account አ፣ እሺ በቃ ከአስራ ሁለት በኋላ ነው።
ከአስራ ሁለት በኋላ እሺ እሺ አመሰግናለሁ።
እሺ ችግር የለም መልካም ቀን።
እ